ሰላም ሄሎ ሰላም
አቤት ሰላም። አሁን ደውለህልኝ ነበር አይደለ?
አዎ እሺ እዛው ነው ያለኸው?
እዛ ነኝ አዎ እሺ አገናኝ ከካሸሩ ጋር
ሄሎ ሄሎ ሰላም ነው እግዚአብሔር ይመስገን አለን። እ፣ ብሩ አሁን የሰጠኝ ልጁ cashier ኩት
አዎ።
ከፍለዋል። እሺ መች መሰለ የከፈለ ብሩ
አሁን system ላይ እ, ገብቶ እኮ አዎ።
እ፣ በባንክ ይሁንልኝ ብዬ ነግሬያቸው ወደ ከ system መልሶ ወጥቶ ደግሞ እስካሁን ባንክ ላይ አልገባልኝ ባንክ ላይ አልገባልኝም። okay ምን አናግረህ ነው?
አዎ አናግሬያቸው እም፣ እ፣ system ላይ ነበርና የተፈለገኝ ነገር ደግሞ ቤት ነበር ገብቶ ባንክ ይሁንልኝ ከዚህ ብሎ ትናንት ደግሞ ከባ- ከ system ላይ ወጥቶ እም።
ቀን አሁን ደግሞ ባንክ ላይ አልገባልኝ okay okay በባንክ እንዲገባ ልጠይቀህ ነው?
አዎ okay እሺ እና እንደገባልህ ያው ትከፍለዋለህ ልጁ።
መስሌትም ስላልገባልኝ ነው።
okay እሺ እሺ እንደዛ ከሆነ አስረዳው ልጁን ያለውን ነገር። system ላይ አልገባልኝም ሳይሆን በባንክ ስለሆነ ማለት system ላይ ከፍለዋል።
አዎ፣ እሱማ ከፍሎኛል በ- በባንክ ስለሆነ ነው።
መልካም እሺ ያለው ያለውን ነገር አስረዳው ልጁ። እሺ እሺ